Hello. Hello.
Uh, hello.
ها ها ها تشيك رئيس الحكومة ها شركة مرحبا ويان ها تودو
وكي تشيك سوا ها ولا لا دقابر دقابر قاري وربا أنا نشرو
يا حبور عصر قفا
يا تجيبان يلا آه جيجان هدك
سنسان نمتفلقا
يدي يسم تفلد كام بالا عصر تفلد اه
يا راس يا جيجان شكرا አራት ሰው آه كتنانين يمتان ስም ንገረኝ።
ሙራድ አብራ የሁሉ ያስፈልጋል ወይስ ችግር የለውም?
አንድ- አንድ ሰው ይበቃል። ሙራድ አዎ አብራር
እሺ፣ እንትን በዚህ ቁ- ይሄ ቁጥር ነው የሚይዝላችሁ።
አዎ በዚህ ቁጥር አዎ ላል ችግር የለውም።
እሺ ብር የምትልክበትን ልንገርክ። አሁን ላኩ ካልሆነ አይዙላችሁም ቴለሮቹ።
ይህ ብራችን ታለች እሺ፣ የተወሰነ ከላኩ የተወሰነ በካሽ አይሆንም።
ይሆናል የት- አንድ ሁለት ሰው እንኳን ከላክ ይሆናል።
የሁለት ሰው ሳይሆን አንድ አንድ አራት መቶ ብር ነው። እሱ ይህ ብር ላይ ያለ ሌላ በካሽ ነበር። ይህ ብር ላይ ብር አለ። በቃ እሺ፣ እንልካለን። ችግር የለም። ስልኩን ንገረኝ።
አርባ አራት ዜሮ ዘጠኝ አርባ አራት
ዜሮ ዘጠኝ አርባ አራት እ ዜሮ ስድስት ዜሮ ስድስት ሀምሳ ሁለት ሀያ ስምንት ሀምሳ ሁለት ሀያ ስምንት እሺ።
ሄሎ ስም ስም- ስም ስም ማን ያመጣል? ስም መርሐባ
አዎ፣ እሺ እሺ። እደውላለሁ። እሺ፣ እደውላለሁ።
ሀቶ ደውል